ሰላም ነህ? አለ እኔ ቲክቶክ ላይ ነበር ያየኋቸው የሆነ ማስታወቂያ ሲሰሩ። ስለ scholarship ነው ስታወሩ ነበር እና እንዴት ቀርቧል? የምን የምን scholarship ነው ያለው?
fully funded scholarship ከሆነ ወደ ጣሊያን አለ፣ partial ወደ ኦስትሪያ አለ፣ ተጨማሪ ቻይና ደግሞ fully funded scholarship አለ።
Okay የአውስትራሊያ partial ነው?
የኦስትሪያ partial ነው። ያ ማለት የዩኒቨርሲቲ cover ያደርጋል። የ accommodation እና living expense ከእናንተ ነው ማለት ነው።
የምን okay የመኖሪያና እንትን እኛ የኛ ነው?
የመኖሪያ እና ለ dorm እና ለ living expense ነው አንተ የምታወጣው።
Okay የጣሊያን የጣሊያኑ ሁለቱ ስልሽ accommodation እና pocket money cover ያደርጋል።
ስለዚህ fully fund ነው የጣሊያን ነው?
አዎ ስለዚህ Okay፣ ምን- ምን ማድረግ አለብኝ እኔ እንትን ለማድረግ መመዝገብ ቢሮ በአካል ነውና payment ኣችንን መረጃ ከወሰድክ በኋላ መመዝገብ ትችላለህ።
Okay፣ ክፍያ ምናምን አለው? ክፍያ ምናምን አለው?
ክፍያ አዎ አለው። ቅድመ ክፍያ አስር percent አለ።
ስንት percent?
አስር percent ጀምሮ መክፈል ትችላለህ።
ቢሮችሁ የት ነበረ?
ቦሌ መድኃኒዓለም ሸገር ህንጻ ፊት ለፊት ራክሲን ፕላዛ አምስተኛ ፎቅ አመሰግናለሁ።